አሁን ደውሎልህ ነበር አይደል? ከኢቴስ አዎ አዎ፣ ተቋረጠ። ይቅርታ።
እሺ፣ ከባህር ዳር አዲስ አበባ ነው ያሉኝ?
ከባህር ዳር አዲስ አበባ።
እሺ፣ አንዴ ወጥቼ ቀኖቹ እንትን ሳይሉ አይ፣ አዎ ይቅርታ። እዛ ያሉት በረሮች በሙሉ ተ- ተይዘዋል። ሁሉም የቀራቸው አንዳንድ ወንበር ነበር፣ እነሱም ተያዙ።
እና የለም አዎ ዛሬ ላይ ከባህር ዳር ወደ አዲስ አበባ የመጣ በረራ የለም። ነገ flexible ከሆኑ የነገውን ሊሉት እስኪ ነገ ጠዋት ካለ እስኪ
እሺ ነገ ላይ የነገ በረራዎች የሚጀምሩት ከነገ ከቀ- ከቀኑ ከዘጠኝ ሰዓት ሲሆን አስር ሰዓት ከአርባ አስራ አንድ ሰዓት ከሰላሳ አምስት አስራ አንድ ሰዓት ከሀምሳ አስራ ሁለት ሰዓት ተኩል እና ማታ አንድ ሰዓት ላይ አለ። የትኛውን ይመርጣሉ?
እ፣ ከጠዋት የለም ነገ ጠዋት ላይም የለም ተይዟል።
ዛሬ በቃ already የለም። ለአንድዬ አዎ ጨርሷል።
ምንም የለም። አዎ የዛሬው እንዳለ ሙ- ተ- ሞላ።
economy class business class አለ ብሎ ነበር። አስራ ስድስት ሺህ ምናምን ብር ይለኝ እስኪ ዛሬ አዎ እ፣ የ business class ም ነበረ። የዘጠኝ ሰዓቱ በረራ ቢዝ- business class ነበር አስራ ስድስት ሺህ ምናምን ብር እሱም እሱም ነው የሞላው።
እሱን እንትን አድርጌው ነበረ ወደ ክፍያ ስለው እምቢ አለኝ።
ክፍያ አሁን ነው አሁን እየሞከሩት ነበር።
አሁን no ሞክሬው ከመደወሌ በፊት ሞክሬው እህ፣ ጨርሼ ከወጣሁ በኋላ ወደ ክፍያ ስለው ክፍያ እንትኑን ሳስገባ እህ።
ኮዱን እምቢ አለኝ።
እ፣ ቡ- book አድርገውታል።
book አድርጌዋለሁ። አዎ እሺ book አድርጉት ወይም ደግሞ ስልሳ ስልሳ ሰባት ሰማንያ ሰባት ደውሎ check ያድርጉ። የኢትዮጵያ ኤርላይንስ call- call center ነው።
ስልሳ ሰባት ሰማንያ ሰባት አዎ እም፣
እሺ፣ ሌላ ምረት ነገር ይኖራል?
አመሰግናለሁ።
እሺ፣ እኛም እኛም ጋር ተደውሉ። እናመሰግናለን። መልካም ምሽት።
እም።